ሄሎ ሄሎ ይ ሰላም ጤና ይስጥልኝ ቤስት ቤት አናስጥልን እንትን መለያውን የቤስት በፊት መለያ ነበር በሰላሳ ብር ቆርጠን ሄሎ ወይ እየሰማሁህ ነው።
ክፍለ ሀገር ነው አርባ ምንጭ አካባቢ እሺ
እና ቤስት በፊት ያው መለያውን ቆርጠን ወረቀት ላይ ያለዋን ሁለት መቶ ብር መለያውንም ኮሬክት ሁለት ለባዶ ሁለት ለአንደኛ ቀጥታ ኮሬክት ካልን እኛ correct ያለውን ቀጥታ ካሸነፈ ቀጥታ ስላገኘ መለያው ይሰጣል። በሰላሳ ብር ከመደብክ ማለት ነው እና መለያው ላይ መቶ ሁለት መቶ ምናምን ብር ላይ ላይ ደግሞ በሰላሳ ብር የመደብከው ያገኛል። እና አሁን ብሩን ከፈለግ ብሩ ነው፣ መለያውን ከፈለግ መለያ ነው። ሁለቱ አንድ ላይ አይሰጥም ያለ ስለሆነ እኮ ነው።
ማ ኤፍሬም ነው ያለ።
አዎ ኤፍሬም ራሱ ነው ያለው።
okay ጄኒ፣ ቅድም ኤፍሬምን ስታወሪው correct ካሉ ሁለቱንም እንሰጣችኋለን ያለሽ ወይስ አንዱን ነው ያለሽ?
ጄሪ ይኸውልሽ አሁን ደግሞ እንትና ኤፍሬም እያለ ያለው አንዴ ለእኔ ደውሉልኝ ነው። እንትን ከስተመሩ ደግሞ እያለኝ ያለው ከሁለት-
hello በቃ ሄላው ወዬ ይኸውልህ አባ አንዴ ቆይ እሺ፣
አዎ፣ እና ልደውልለትና ላሳውቅክና በ- ከሱ ጋር ነው በፊት- የምትጨርሱት። በእርግጥ ይሄ እኛ ጋር የሚመጣ አይደለም። እሺ አ በፊት የሚሆነው ነገር እንዴት መሰለኝ፣ በፊቱ እ፣ መለያውንም ሰጥቶ እዛ ሁለት መቶ ሀያ ብር ሁለት መቶ ሀምሳ ብር ሁለት ሶስት መቶ ብርም correct ስላገኘ ይሰጣል እና እሺ።
መለያውን እዛ correct ቀጥታ ስላገኘ ይሰጣል እየተባለ ነው። ግን አሁን ላይ ግን መለያውን ከፈለክ መለያውን ትቀበላለህ። አይ መለያውን አልፈልግም ካልክ እ፣ እዛች ጋ ያለውን ብሯን ትቀበላለህ ያለ ስለሆነ ያ እናንተ ተነጋገሩና እስኪ እንትን በይ ይሄ በእርግጥ እስቲ እኔ እኔ ላውራው እንጂ ከኔ ከኛ ጋር የሚገናኝ ነገር አይደለም። ንግግራችሁ አንተና እሱ ነው እንጂ እኛ አዎ።
አይደለንም። እሺ ስለዚህ እስቲ ነው።
ላውራውና እንዴ ልደውልልህ።
በቃ አይ በቃ ተይ፣ ችግር የለውም ችግር የለውም በቃ ቆይ ላውራው።
አታጨናንቅ።
አይ እሺ።
ችግር የለውም ቆይ ላውራውና የሚለኝን ነገር ሰምቼ እደውልልሃለሁ።
እሺ እሺ እሺ